ነው በመውደድ ላይ መውደድ ድርብ ስጥ ነው ሙላና መባርክና ሙላና አስተምርና ሙላና አባት ነህና ሙላና ዛሬም ባርክና አንተ ባርከ ስጠን የሚሰማ ጆሮ የሚሰራ አእምሮ ባክን ዛሬም ደግመን ስጠን ዛሬም ደግመን ሙላና ደግመ ባርከና ሙላና አስተምረና ሙላና አባት ነህና ሙላና ዛሬም ባርከና አንተ ባርከ ስጠን የሚሰማ ጆሮ የሚሰራ አእምሮ ባርከን ዛሬም ደግመን ስጠን ዛሬም ደግመን ሙላና ደግመ ባርከና ሙላና አስተምረና ሙላና አባት ነህና ሙላና ደግመ ባርከና በፍቅር ላይ ፍቅር ደርበ ስጠና በመውደድ ላይ መውደድ ደግመ ለግስና ሙላና ስለጎደለ ሙላና መስመር ተዛብቶ ሙላና አኗኗራችን ሙላና መላክ ታቶ አንተ ባርከ ስጠን የሚሰማ ጆሮ የሚሰራ አእምሮ ባርከን ዛሬም ደግመ ስጠን ዛሬም ደግመ ሙላና አባት ነህና ሙላና ደግመ ባርከና ሙላና አስተምረና ሙላና ደግመ ባርከና ደግሞ ስጠን ዛሬም ደግሞ ሙላና ልባችን ከዳን ሙላና ሰላምን አቶ ሙላና ከቀን ወደ ቀን ሙላና መካፋት በስቶ ሙላና ልባችን ከዳን